ጤና ይስጥልኝ። አሪፍ ነኝ። ማህበረሰብ አኮም ደርገው
ችግሩ እስካሁን አትመለስም።
ምን አሉኝ ደንበኛችሁ? ምን አሉኝ?
ብር ብር ብር
እሺ አስተላልፈው ነበር።
አዎ እኛ ጋር ደውሎ አስመዝግበዋል ከዚህ በፊት።
አዎ
እሺ ደንበኛችሁ ማን በሚል ስም ነው ያስመዘገቡት? ብለው ይሰማዎታል?
እ ማን ደንበኛችን?
لا ያስመዘገቡበት ስም ይንገሩኝ።
حمزة خضر بدل
ማን አሉኝ?
حمزة خضر ሀምዛ
خضر
ሀምዛ ነው ያሉኝ ደንበኛችን።
ها ሀምዛ ነው ያሉኝ ስሞትን።
اه حمزة ها حمزة
እሺ መስመር ላይ ጠብቁኝ፣ ያየሁልዎት ነው።
ماشي